ሄሎ ሄሎ፣ አቤት።
ይህን ትኬት check እንድታደርጊልኝ ነበር ቦነስ እንዳለው እሺ፣ password ኮዱን ንገረኝ።
አስር አስር ሰላሳ ስድስት ሰላሳ ስድስት ሰማንያ ሶስት ዜሮ አንድ
ቦነስ የለውም፣
ይመለሳል ብሩ።
ተመላሽ የለውም።
እሺ ልቅደደው።
አዎ፣ ተመላሽ የለውም።
እሺ